ክፍል አስር የአእመረ ጓዝ እርባ የአእመረ ጓዝ እርባ በጥሬ ሰዋስው በአገባብ ወንድና ሴት ሩቅና ቅርብ አንድና ብዙ የሚታወቅባቸው ዝርዝሮች እኒህ ናቸው የሩቅ ወንድ ሁ የሩቅ ሴት ሀ የቅርብ ወንድ ከ የቅርብ ሴት ኪ የሩቆች ወንዶች ሆሙ የሩቆች ሴቶች ሆን የቅርቦች ወንዶች ክሙ የቅርቦች ሴቶች ክን አነ ያለው የ ንህነ ያለው ነ ይህንንም በደቂቅ አገባብ ከመጀመሪያ ጀምሮ ያስተውሏል። ይህንንም በአንድ አገባብ ለማሳየት ዲበ ላይ የሩቅ ወንድ ዲቤሁ ይላል። ዲበ ላይ ሆኖ ትርጉሙ የሩቅ ወንድ ላይ ዲቤሁ፣ የሩቅ ሴት ዲቤሃ፣ የቅርብ ወንድ ዲቤከ፣ የቅርብ ሴት ዲቤኪ፣ የሩቅ ወንዶች ዲቤሆሙ፣ የሩቅ ሴቶች ዲቤሆን፣ የቅርቦች ወንዶች ዲቤክሙ የቅርቦች ሴቶች ዲቤክን አነ ያለው ዲቤየ ንህነ ያለው ዲቤነ የአንቀጽ ዝርዝር አሁን እናመጣለን። አንደኛ የሩቅ ወንድ አእመረ አወቀ የአምር ያውቃል ያእምር ያውቅ ዘንድ ያእምር ይወቅ። ሁለተኛ የቅርብ ወንድ አእመርከ አወቅህ ተአምር ታውቃለህ ታእምር ታውቅ ዘንድ አእምር እወቅ። ሶስተኛ የሩቆች ወንዶች አእመሩ አወቁ የአምሩ ያውቃሉ ያእምሩ ያውቁ ዘንድ ያእምሩ ይወቁ። አራተኛ የቅርቦች ወንዶች አእመርክሙ አወቃችሁ ተአምሩ ታውቃላችሁ ታእምሩ ታውቁ ዘንድ አእምሩ እወቁ። አምስተኛ የሩቂቱ ሴት አእመረት አወቀች ተአምር ታውቃለች ታእምር ታውቁ ዘንድ ታእምር ትወቅ። ስድስተኛ የቅርቢቱ ሴት አእመርኪ አወቅሽ ተአምሪ ታውቂያለሽ ታእምሪ ታውቂ ዘንድ አእምሪ እወቂ። ሰባተኛ የሩቆቹ ሴቶች አእመራ አወቁ የአምራ ያውቃሉ የአእምራ ያውቁ ዘንድ የአእምራ ይወቁ። ስምንተኛ የቅርቦች ሴቶች አእመርክን አወቃችሁ ተአምራ ታውቃላችሁ ታእምራ ታውቁ ዘንድ አእምራ እወቁ። ዘጠነኛ አነ ያለው አእመርኩ አወቁ አአምር አውቃለሁ አእምር አውቅ ዘንድ አእምር ልወቅ። አስረኛ ንህነ ያለው አእመርነ አወቅነ ነአምር እናውቃለን ናእምር እናውቅ ዘንድ ናእምር እንወቅ። ንዑስ አንቀጽ ናእምር ሲል ዘንድ እንድ ል ሊ ሊያ ይሆናል። ይህም እንዲህ ነው። እንዲያውቅ ናእምር እንዲያውቅ፣ እንድታውቅ፣ ሊያውቅ፣ ልታውቅ፣ እንዲያውቁ፣ እንድታውቁ፣ ሊያውቁ፣ ልታውቁ እንዲህ እያል አርባ እንዲያውቅ፣ እንድታውቅ፣ ሊያውቅ፣ ልታውቅ፣ እንዲያውቁ፣ እንድታውቁ፣ ሊያውቁ፣ ልታውቁ እንዲህ እያል ከአርባ እስከዚህ መደብ ይባላል። ከዚህ ወዲህ ዝርዝር ነው። የዋሃት እርባታ ይባላል። የአንቀጽ ዝርዝር ሳብዕ የሩቅ ወንድ ዝርዝር የአንቀጽ ዝርዝር ላይ ሳብዕ ፊደል የሩቅ ወንድ ዝርዝር ነው። ራብዕ የሩቅ ሴት፣ ኒ አነ ያለው ነው። የቀረው ቀድሞ በእርባ ቅምር እንደተናገርነው ነው። በገጽ 25 ዝርዝር ቅጽልን እይ። አንደኛ የሩቅ ወንድ የሩቁን ወንድ በዝርዝር ሲያውቀው አእመሮ አወቀው፣ አወቀለት፣ አወቀበት ሁሉን እንዲህ እያልክ አርባ የአእምሮ ያውቀዋል፣ ያውቅለታል፣ ያውቅበታል። ያእምሮ ያውቀው ዘንድ ያውቅለት ዘንድ ያውቅበት ዘንድ ያእምሮ ይወቀው፣ ይወቅለት፣ ይወቅበት ቅርቡን ወንድ ሲያውቀው አእመረከ አወቀህ፣ አወቀልህ፣ አወቀብህ። የአምረከ ያውቅሃል፣ ያውቅልሃል፣ ያውቅብሃል። ያእምርከ ያውቅህ ዘንድ ያውቅልህ ዘንድ ያውቅብህ ዘንድ ያእምርከ ይወቅህ፣ ይወቅልህ፣ ይወቅብህ። ሩቆቹን ወንዶች ሲያውቃቸው አእመሮሙ አወቃቸው አወቀላቸው አወቀባቸው። የአምሮሙ ያውቃቸዋል ያውቅላቸዋል ያውቅባቸዋል። ያእምሮሙ ያውቃቸው ያውቃቸው ዘንድ ያውቅላቸው ዘንድ ያውቅባቸው ዘንድ። ያእምሮሙ ይወቃቸው ይወቅላቸው ይወቅባቸው። ቅርቦቹን ወንዶች ሲያውቃቸው አእመረክሙ አወቃችሁ አወቀላችሁ አወቀባችሁ። የአምረክሙ ያውቃችኋል ያውቅላችኋል ያውቅባችኋል። ያእምርክሙ ያውቃችሁ ዘንድ ያውቅላችሁ ዘንድ ያውቅባችሁ ዘንድ። ያእምርክሙ ይወቃችሁ ይወቅላችሁ ይወቅባችሁ። ሩቂቱን ሴት ሲያውቃት አእመራ አወቃት አወቀላት አወቀባት። የአምራ ያውቃታል ያውቅላታል ያውቅባታል። ያእምራ ያውቃት ዘንድ ያውቅላት ዘንድ ያውቅባት ዘንድ። ያእምራ ይወቃት ይወቅላት ይወቅባት። ቅርቢቱን ሴት ሲያውቃት አእመረኪ አወቀሽ አወቀልሽ አወቀብሽ። የአምረኪ ያውቅሻል ያውቅልሻል ያውቅብሻል። ያእምርኪ ያውቅሽ ዘንድ ያውቅልሽ ዘንድ ያውቅብሽ ዘንድ። ያእምርኪ ይወቅሽ ይወቅልሽ ይወቅብሽ። ሩቆቹን ሴቶች ሲያውቃቸው አእመሮን አወቃቸው አወቀላቸው አወቀባቸው። የአእምሮን ያውቃቸዋል ያውቅላቸዋል ያውቅባቸዋል። ያእምሮን ያውቃቸው ዘንድ ያውቅላቸው ዘንድ ያውቅባቸው ዘንድ። ያእምሮን ይወቃቸው ይወቅላቸው ይወቅባቸው። የቅርቦቹን ሴቶች ሲያውቃቸው አእመረክን አወቃችሁ አወቀላችሁ አወቀባችሁ። የአምረክን ያውቃችኋል ያውቅላችኋል ያውቅባችኋል። ያእምርክን ያውቃችሁ ዘንድ ያውቅላችሁ ዘንድ ያውቅባችሁ ዘንድ። ያእምርክን ይወቃችሁ ይወቅላችሁ ይወቅባችሁ። አነ የሚለውን ሲያውቀው አእመረኒ አወቀኝ አወቀልኝ አወቀብኝ። የአምረኒ ያውቀኛል ያውቅልኛል ያውቅብኛል። ያእምረኒ ያውቀኝ ዘንድ ያውቅልኝ ዘንድ ያውቅብኝ ዘንድ። ያእምረኒ ይወቀኝ ይወቅልኝ ይወቅብኝ። ንህነ የሚሉን ሲያውቃቸው አእመረነ አወቀነ አወቀን አወቀልን አወቀብን። የአምረነ ያውቀናል ያውቅልናል ያውቅብናል። ያእምረነ ያውቀን ዘንድ ያውቅልን ዘንድ ያውቅብን ዘንድ። ያእምረነ ይወቀን ይወቅልን ይወቅብን። ቅርቡ ወንድ ሩቁን ሲያውቀው፣ ሁለተኛ ቅርቡ ወንድ ሩቁን ሲያውቀው አእመርኮ አወቅከው አወክለት አወክበት። ተአምሮ ታውቀዋለህ ታውቅለታለህ ታውቅበታለህ። ታእምሮ ታውቀው ዘንድ ታውቅለት ዘንድ ታውቅበት ዘንድ። አእምሮ እወቀው እወቅለት እወቅበት። ሩቆቹን ወንዶች ሲያውቃቸው አእመርኮሙ አወቅካቸው አወቅህላቸው አወቅክባቸው። ታአምሮሙ ታውቃቸዋለህ፣ ታውቅላቸዋለህ፣ ታውቅባቸዋለህ። ታእምሮሙ ታውቃቸው ዘንድ፣ ታውቅላቸው ዘንድ፣ ታውቅባቸው ዘንድ። አእምሮሙ እወቃቸው፣ እወቅላቸው፣ እወቅባቸው። ሩቂቱን ሴት ሲያውቃት አእመርካ አወቅካት፣ አወክላት፣ አወክባት። ታአምራ ታውቃታለህ፣ ታውቃታለህ፣ ታውቅላታለህ፣ ታውቅባታለህ። ታእምራ ታውቃት ዘንድ ታውቅላት ዘንድ ታውቅባት ዘንድ አእምራ እወቃት እወቅላት እወቅባት። ሩቆቹን ሴቶች ሲያውቃቸው አእመርኮን አወቅሃቸው አወቅህላቸው አወቅህባቸው። ተአምሮን ታውቃቸዋለህ ታውቅላቸዋለህ ታውቅባቸዋለህ። ታእምሮን ታውቃቸው ዘንድ ታውቅላቸው ዘንድ ታውቅባቸው ዘንድ አእምሮን እወቃቸው እወቅላቸው እወቅባቸው። አነ የሚልን ሲያውቀው አእመርከኒ አወከኝ አወክልኝ አወክብኝ። ተአምረኒ ታውቀኛለህ ታውቅልኛለህ ታውቅብኛለህ። ታእምረኒ ታውቀኝ ዘንድ ታውቅልኝ ዘንድ ታውቅብኝ ዘንድ። አእምረኒ እወቀኝ እወቅልኝ እወቅብኝ። ንህነ የሚሉን ሲያውቃቸው አእመር ከነ አወከን አወቅኸን አወቅህልን አወቅህብን። ተአምረነ ታውቀናለህ ታውቀናለህ ታውቅልናለህ ታውቅብናለህ። ታእምረነ ታውቀን ዘንድ ታውቅልን ዘንድ ታውቅብን ዘንድ። አእምረነ እወቀን እወቅልን እወቅብን። ሶስተኛ ብዙዎች ሩቆች ወንዶች ሩቁን ወንድ ሲያውቁት አእመርዎ አወቁት አእመርዎ አወቁት አወቁለት አወቁበት። የአእምርዎ ያውቁታል ያውቁለታል ያውቁበታል። የአእምርዎ ያውቁት ዘንድ ያውቁለት ዘንድ ያውቁበት ዘንድ። የአእምርዎ ይወቁት ይወቁለት ይወቁበት። ቅሩቡን ወንድ ሲያውቁት አእመሩከ አወቁህ አወቁልህ አወቁብህ። የአእምሩከ ያውቁሃል ያውቁልሃል ያውቁብሃል። ያእምሩከ ያውቁ ዘንድ ያውቁልህ ዘንድ ያውቁብህ ዘንድ ያእምሩከ ይወቁህ ይወቁልህ ይወቁብህ። ሩቆችን ወንዶች ሲያውቋቸው አእመርዎሙ አወቋቸው ያወቁላቸው አወቁባቸው። ያእምርዎሙ ያውቋቸዋል ያውቁላቸዋል ያውቁባቸዋል። ያእምርዎሙ ያውቋቸው ዘንድ ያውቁላቸው ዘንድ ያውቁባቸው ዘንድ። ያእምርዎሙ ይወቋቸው ይወቁላቸው ይወቁባቸው። ቅሩቦቹን ወንዶች ሲያውቋቸው አእመሩክሙ አወቋችሁ አወቁላችሁ አወቁባችሁ። ያእምሩክሙ ያውቋችኋል ያውቁላችኋል ያውቁባችኋል። ያእምሩክሙ ያውቋችሁ ዘንድ ያውቁላችሁ ዘንድ ያውቁባችሁ ዘንድ ያእምሩክሙ ይወቋችሁ ይወቁላችሁ ይወቁባችሁ። ሩቂቱን ሴት ሲያውቋት አእመርዋ አወቋት አወቁላት አወቁባት። የአእምርዋ ያውቋታል ያውቁላታል ያውቁባታል። የአእምርዋ ያውቋት ዘንድ ያውቁላት ዘንድ ያውቁባት ዘንድ። የአእምርዋ ይወቋት ይወቁላት ይወቁባት። ቅርቢቱን ሴት ሲያውቋት አእመሩኪ አወቁሽ አወቁልሽ አወቁብሽ። የአእምሩኪ ያውቁሻል ያውቁልሻል ያውቁብሻል። የአእምሩኪ ያውቁሽ ዘንድ ያውቁልሽ ዘንድ ያውቁብሽ ዘንድ። የአእምሩኪ ይወቁሽ ይወቁልሽ ይወቁብሽ። ሩቆቹን ሴቶች ሲያውቋቸው አእመርዎን አወቋቸው አወቁላቸው አወቁባቸው። የአእምርዎን ያውቋቸዋል ያውቁላቸዋል ያውቁባቸዋል። ያእምርዎን ያውቋቸው ዘንድ ያውቁላቸው ዘንድ ያውቁባቸው ዘንድ። ያእምርዎን ይወቋቸው ይወቁላቸው ይወቁባቸው። ቅርቦቹን ሴቶች ሲያውቋቸው አእመሩክን አወቋችሁ አወቋችሁ አወቁላችሁ አወቁባችሁ። የአእምሩክን ያውቋችኋል ያውቁላችኋል ያውቁባችኋል። ያእምሩክን ያውቋችሁ ዘንድ ያውቁላችሁ ዘንድ ያውቁባችሁ ዘንድ። ያእምሩክን ይወቋችሁ ይወቁላችሁ ይወቁባችሁ። አነ ያለውን ሲያውቁት አእመሩኒ አወቁኝ፣ አወቁልኝ፣ አወቁብኝ፣ የአምሩኒ ያውቁኛል፣ ያውቁልኛል፣ ያውቁብኛል፣ ያእምሩኒ ያውቁኝ ዘንድ ያውቁልኝ ዘንድ ያውቁብኝ ዘንድ ያእምሩኒ ይወቁኝ፣ ይወቁልኝ፣ ይወቁብኝ ንህነ ያሉትን ሲያውቋቸው አእመሩነ አወቁን አወቁን አወቁልን አወቁብን ያእምሩነ ያውቁናል ያውቁልናል ያውቁብናል ያእምሩነ ያውቁን ዘንድ ያውቁልን ዘንድ ያውቁብን ዘንድ ያእምሩነ ይወቁን ይወቁልን ይወቁብን። ቅርቦች ወንዶች አራተኛ ማለት ነው። ቅርቦች ወንዶች ሩቁን አንዱን ወንድ ሲያውቁት አእመርክምዎ አወቃችሁት አወቃችሁለት አወቃችሁበት ተአምርዎ ታውቁታላችሁ ታውቁለታላችሁ ታውቁበታላችሁ ታእምርዎ ታውቁት ዘንድ ታውቁለት ዘንድ ታውቁበት ዘንድ አእምርዎ እወቁት እወቁለት እወቁበት። ሩቆችን ወንዶች ሲያውቋቸው አእመርክምዎሙ አወቃችኋቸው አወቃችሁላቸው አወቃችሁባቸው ተአምርዎሙ ታውቋቸዋላችሁ ታውቁላቸዋላችሁ ታውቁባቸዋላችሁ ታእምርዎሙ ታውቋቸው ዘንድ ታውቁላቸው ዘንድ ታውቁባቸው ዘንድ አእምርዎሙ እወቋቸው እወቁላቸው እወቁባቸው። ሩቂቱን ሴት ሲያውቃት አእመርክምዋ ሲያውቋት ነው። ሩቂቱን ሴት ሲያውቋት አእመርክምዋ አወቃችኋት አወቃችሁላት አወቃችሁባት ታአምርዋ ታውቋታላችሁ ታውቁላታላችሁ ታውቁባታላችሁ ታእምርዋ ታውቋት ዘንድ ታውቁላት ዘንድ ታውቁባት ዘንድ አእምርዋ እወቋት እወቁላት እወቁባት። ሩቆቹን ሴቶች ሲያውቋቸው አእመርክምዎን አወቃችኋቸው አወቃችሁላቸው አወቃችሁባቸው ተአምርዎን ታውቋቸዋላችሁ ታውቁላቸዋላችሁ ታውቁባቸዋላችሁ ታእምርዎን ታውቋቸው ዘንድ ታውቁላቸው ዘንድ ታውቁባቸው ዘንድ አእምርዎን እወቋቸው እወቁላቸው እወቁባቸው። አነ የሚልን ሲያውቁት አእመርክሙኒ አወቃችሁኝ አወቃችሁልኝ አወቃችሁብኝ ተአምሩኒ ታውቁኛላችሁ ታውቁልኛላችሁ ታውቁብኛላችሁ ታእምሩኒ ታውቁኝ ዘንድ ታውቁልኝ ዘንድ ታውቁብኝ ዘንድ አእምሩኒ እወቁኝ እወቁልኝ እወቁብኝ። ንህነ የሚሉን ሲያውቋቸው አእመርክሙነ አወቃችሁን አወቃችሁልን አወቃችሁብን ተአምሩነ ታውቁናላችሁ ታውቁሉናላችሁ ታውቁብናላችሁ ታእምሩነ ታውቁን ዘንድ ታውቁልን ዘንድ ታውቁብን ዘንድ አእምሩነ እወቁን እወቁልን እወቁብን። አምስተኛ ሩቂቱ ሴት ሩቁን ወንድ ስታውቀው አእመረቶ አወቀችው አወቀችለት አወቀችበት ተአምሮ ታውቀዋለች ታውቅለታለች ታውቅበታለች ታእምሮ ታውቀው ዘንድ ታውቅለት ዘንድ ታውቅበት ዘንድ ታእምሮ ተወቀው ተወቅለት ተወቅበት። ቅርቡን ወንድ ስታውቀው አእመረተከ አወቀችህ አወቀችልህ አወቀችብህ ተአምረከ ታውቅሃለች ታውቅልሃለች ታውቅብሃለች ታእምርከ ታውቅ ዘንድ ታውቅልህ ዘንድ ታውቅብህ ዘንድ ታእምርከ ተወቅህ ተወቅልህ ተወቅብህ። ሩቆችን ሩቆቹን ወንዶች ስታውቃቸው አእመረቶሙ አወቀቻቸው አወቀችላቸው አወቀችባቸው ተአምሮሙ ታውቃቸዋለች ታውቅላቸዋለች ታውቅባቸዋለች ታእምሮሙ ታውቃቸው ዘንድ ታውቅላቸው ዘንድ ታውቅባቸው ዘንድ ታእምሮሙ ተወቃቸው ተወቅላቸው ተወቅባቸው። ቅሩቦቹን ወንዶች ስታውቃቸው አእመረተክሙ አወቀቻችሁ አወቀችላችሁ አወቀችባችሁ ተአምረክሙ ታውቃችኋለች ታውቅላችኋለች ታውቅባችኋለች ታእምርክሙ ታውቃችሁ ዘንድ ታውቅላችሁ ዘንድ ታውቅባችሁ ዘንድ ታእምርክሙ ትወቃችሁ ትወቅላችሁ ትወቅባችሁ። ሩቂቱን ሴት ስታውቃት አእመረታ አወቀቻት አወቀችላት አወቀችባት ተአምራ ታውቃታለች ታውቅላታለች ታውቅባታለች ታእምራ ታውቃት ዘንድ ታውቅላት ዘንድ ታውቅባት ዘንድ ታእምራ ትወቃት ትወቅላት ትወቅባት ቅርቢቱን ሴት ስታውቃት አእመረተኪ አወቀችሽ አወቀችልሽ አወቀችብሽ ተአምረኪ ታውቅሻለች ታውቅልሻለች ታውቅብሻለች ታእምርኪ ታውቅሽ ዘንድ ታውቅልሽ ዘንድ ታውቅብሽ ዘንድ ታእምርኪ ትወቅሽ ትወቅልሽ ትወቅብሽ ሩቆቹን ሴቶች ስታውቃቸው አእመረቶን አወቀቻቸው አወቀቻቸው አወቀችላቸው አወቀችባቸው ተአምሮን ታውቃቸዋለች ታውቅላቸዋለች ታውቅባቸዋለች ታእምሮን ታውቃቸው ዘንድ ታውቅላቸው ዘንድ ታውቅባቸው ዘንድ ታእምሮን ትወቃቸው ትወቅላቸው ትወቅባቸው ቅርቦቹን ሴቶች ስታውቃቸው አእመረተክን አወቀቻችሁ አወቀችላችሁ አወቀችባችሁ ተአምረክን ታውቃችኋለች ታውቅላችኋለች ታውቅባችኋለች ታእምርክን ታውቃችሁ ዘንድ ታውቅላችሁ ዘንድ ታውቅባችሁ ዘንድ ታእምርክን ትወቃችሁ ትወቅላችሁ ትወቅባችሁ አነ የሚልን ስታውቀው አእመረተኒ አወቀችኝ አወቀችልኝ አወቀችብኝ ተአምረኒ ታውቀኛለች ታውቅልኛለች ታውቅብኛለች ታእምረኒ ታውቀኝ ዘንድ ታውቅልኝ ዘንድ ታውቅብኝ ዘንድ ታእምረኒ ትወቀኝ ትወቅልኝ ትወቅብኝ ንህነ የሚሉን ስታውቃቸው አእመረተነ አወቀችነ ወይም አወቀችን አወቀችልን አወቀችብን ተአምረነ ታውቀናለች ታውቅልናለች ታውቅብናለች ታእምረነ ታውቀን ዘንድ ታውቅልን ዘንድ ታውቅብን ዘንድ ታእምረነ ትወቀን ትወቅልን ትወቅብን። ስድስተኛ ቅርቢቱ ሴት ሩቁን ወንድ ስታውቀው አእመርኪዮ አወቅሽው አወቅሽለት አወቅሽበት ተአምርዮ ታውቂዋለሽ ታውቂለታለሽ ታውቂበታለሽ ታእምርዮ ታውቂው ዘንድ ታውቂለት ዘንድ ታውቂበት ዘንድ አእምርዮ እወቂው እወቂለት እወቂበት። ሩቆቹን ወንዶች ስታውቃቸው አእመርኪዮሙ አወቅሻቸው አወቅሽላቸው አወቅሽባቸው ተአምርዮሙ ታውቂያቸዋለሽ ታውቂላቸዋለሽ ታውቂባቸዋለሽ ታእምርዮሙ ታውቂያቸው ዘንድ ታውቂላቸው ዘንድ ታውቂባቸው ዘንድ አእምርዮሙ እወቂያቸው እወቂላቸው እወቂባቸው። ሩቂቱን ሴት ስታውቃት አእመርኪያ አወቅሻት አእመርኪያ አወቅሻት አወቅሽላት አወቅሽባት ታእምርያ ታውቂያታለሽ ታውቂላታለሽ ታውቂባታለሽ ታእምርያ ታውቂያት ዘንድ ታውቂላት ዘንድ ታውቂባት ዘንድ አእምርያ እወቂያት እወቂላት እወቂባት። ሩቆቹን ሴቶች ስታውቃቸው አእመርኪዮን አወቅሻቸው አወቅሽላቸው አወቅሽባቸው ተአምርዮን ታውቂያቸዋለሽ ታውቂላቸዋለሽ ታውቂባቸዋለሽ ታእምርዮን ታውቂያቸው ዘንድ ታውቂላቸው ዘንድ ታውቂባቸው ዘንድ አእምርዮን እወቂያቸው እወቂላቸው እወቂባቸው። አነ የሚልን ስታውቀው አእመርክኒ አወቅሽኝ አወቅሽኝ አወቅሽልኝ አወቅሽብኝ ተአምርኒ ታውቂኛለሽ ታውቂልኛለሽ ታውቂብኛለሽ ታእምርኒ ታውቂኝ ዘንድ ታውቂልኝ ዘንድ ታውቂብኝ ዘንድ አእምርኒ እወቂኝ እወቂልኝ እወቂብኝ። ንህነ የሚሉን ስታውቃቸው አእመርክነ አወቅሽን አወቅሽልን አወቅሽብን ተአምሪነ ታውቂናለሽ ታውቂልናለሽ ታውቂብናለሽ ታእምሪነ ታውቂን ዘንድ ታውቂልን ዘንድ ታውቂብን ዘንድ አእምሪነ እወቂን እወቂልን እወቂብን። ሰባተኛ ሩቆች ሴቶች ሩቁን ወንድ ሲያውቁት አእመራሁ አወቁት አወቁለት አወቁበት የአእምራሁ ያውቁታል ያውቁለታል ያውቁበታል ያእምራሁ ያውቁት ዘንድ ያውቁለት ዘንድ ያውቁበት ዘንድ ያእምራሁ ይወቁት ይወቁለት ይወቁበት ቅርቡን ወንድ ሲያውቁት አእመራከ አወቁህ አወቁልህ አወቁብህ የአእምራከ ያውቁሃል ያውቁልሃል ያውቁብሃል ያእምራከ ይወቁ ያውቁህ ዘንድ ያውቁልህ ዘንድ ያውቁብህ ዘንድ ያእምራከ ይወቁህ ይወቁልህ ይወቁብህ ሩቆቹን ወንዶች ሲያውቋቸው አእመራሆሙ አወቋቸው አወቁላቸው አወቁባቸው የአእምራሆሙ ያውቋቸዋል ያውቁላቸዋል ያውቁባቸዋል የአእምራሆሙ ያውቋቸው ዘንድ ያውቁላቸው ዘንድ ያውቁባቸው ዘንድ የአእምራሆሙ ይወቋቸው ይወቁላቸው ይወቁባቸው ቅርቦቹን ወንዶች ያውቋቸው አእመራክሙ አወቋችሁ አወቁላችሁ አወቁባችሁ የአእምራክሙ ያውቋችኋል ያውቁላችኋል ያውቁባችኋል የአእምራክሙ ያውቋችሁ ዘንድ ያውቁላችሁ ዘንድ ያውቁባችሁ ዘንድ የአእምራክሙ ይወቋችሁ ይወቁላችሁ ይወቁባችሁ ሩቂቱን ሴት ሲያውቋት አእመራሃ አወቋት አወቁላት አወቁባት የአእምራሃ ያውቋታል ያውቁላታል ያውቁባታል የአእምራሃ ያውቋት ዘንድ ያውቁላት ዘንድ ያውቁባት ዘንድ የአእምራሃ ይወቋት ይወቁላት ይወቁባት ቅርቢቱን ሴት ሲያውቋት አእመራኪ አወቁሽ አወቁልሽ አወቁብሽ የአእምራኪ ያውቁሻል ያውቁልሻል ያውቁብሻል የአእምራኪ ያውቁሽ ዘንድ ያውቁልሽ ዘንድ ያውቁብሽ ዘንድ ያእምራኪ ይወቁሽ ይወቁልሽ ይወቁብሽ ሩቆቹን ሴቶች ሲያውቋቸው አእመራሆን አወቋቸው አወቁላቸው አወቁባቸው የአእምራሆን ያውቋቸዋል ያውቁላቸዋል ያውቁባቸዋል የአእምራሆን ያውቋቸው ዘንድ ያውቁላቸው ዘንድ ያውቁባቸው ዘንድ የአእምራሆን ይወቋቸው ይወቁላቸው ይወቁባቸው ቅርቦቹን ሴቶች ሲያውቋቸው አእምራክን አወቋችሁ አወቁላችሁ አወቁባችሁ የአእምራክን ያውቋችኋል ያውቁላችኋል ያውቁባችኋል የአእምራክን ያውቋችሁ ዘንድ ያውቁላችሁ ዘንድ ያውቁባችሁ ዘንድ የአእምራክን ይወቋችሁ ይወቁላችሁ ይወቁባችሁ አነ የሚልን ሲያውቁት አእመራኒ አወቁኝ አወቁልኝ አወቁብኝ የአእምራኒ ያውቁኛል ያውቁልኛል ያውቁብኛል የአእምራኒ ያውቁኝ ዘንድ ያውቁልኝ ዘንድ ያውቁብኝ ዘንድ የአእምራኒ ይወቁኝ ይወቁልኝ ይወቁብኝ ንህነ የሚሉን ሲያውቋቸው አእመራነ አወቁን አወቁልን አወቁብን ያእምራነ ያውቁናል ያውቁልናል ያውቁብናል ያእምራነ ያውቁን ዘንድ ያውቁብን ዘንድ ያውቁልን ዘንድ ያውቁብን ዘንድ ያእምራነ ይወቁን ይወቁልን ይወቁብን። ስምንተኛ ቅርቦች ሴቶች ሩቁን ወንድ ሲያውቁት አእመርክናሁ አወቃችሁት አወቃችሁለት አወቃችሁበት ታእምራሁ ታውቁታላችሁ ታውቁለታላችሁ ታውቁበታላችሁ ታእምራሁ ታውቁት ዘንድ ታውቁለት ዘንድ ታውቁበት ዘንድ አእምራሁ እወቁት እወቁለት እወቁበት ሩቆቹን ወንዶች ሲያውቋቸው አእመርክናሆሙ አወቃችኋቸው አወቃችሁላቸው አወቃችሁባቸው ታእምራሆሙ ታውቋችኋላችሁ ታውቁላችኋላችሁ ታውቁባችኋላችሁ ታእምራሆሙ ታውቋቸው ዘንድ ታውቁላቸው ዘንድ ታውቁባቸው ዘንድ አእምራሆሙ እወቋቸው እወቁላቸው እወቁባቸው ሩቂቱን ሴት ሲያውቋት አእመርክናሃ አወቃችኋት አወቃችሁላት አወቃችሁባት ታእምራሃ ታውቋታላችሁ ታውቁላታላችሁ ታውቁባታላችሁ ታእምራሃ ታውቋት ዘንድ ታውቁላት ዘንድ ታውቁባት ዘንድ አእምራሃ እወቋት እወቁላት እወቁባት ሩቆቹን ሴቶች ሲያውቋቸው አእመርክናሆን አወቃችኋቸው አወቃችኋቸው አወቃችሁላቸው አወቃችሁባቸው ታእምራሆን ታውቋቸዋላችሁ ታውቁላችኋላችሁ ታውቁባቸዋላችሁ ታእምራሆን ታውቋቸው ዘንድ ታውቁላቸው ዘንድ ታውቁባቸው ዘንድ አእምራሆን እወቋቸው እወቁላቸው እወቁባቸው አነ የሚልን ሲያውቁት አይመርክናኒ አወቃችሁኝ አወቃችሁልኝ አወቃችሁብኝ፣ ታአምራኒ ታውቁኛላችሁ ታውቁልኛላችሁ ታውቁብኛላችሁ፣ ታእምራኒ ታውቁብኝ ዘንድ ታውቁልኝ ዘንድ ታውቁብኝ ዘንድ፣ አይምራኒ እወቁኝ እወቁልኝ እወቁብኝ። ንህነ የሚሉን ሲያውቋቸው አይመርክናነ አወቃችሁን አወቃችሁልን አወቃችሁብን፣ ታእምራነ ታውቁናላችሁ ታውቁልናላችሁ ታውቁብናላችሁ፣ ታእምራነ ታውቁን ዘንድ ታውቁልን ዘንድ ታውቁብን ዘንድ፣ አእምራነ እወቁን እወቁልን እወቁብን። ዘጠነኛ አነ የሚል የሩቁን ወንድ ሲያውቀው አእመርክዎ አወቅሁት አወቅሁለት አወቅሁበት፣ አእምሮ አውቀዋለሁ አውቅልታለሁ አውቅበታለሁ አይምሮ አውቀው ዘንድ አውቅለት ዘንድ አውቅበት ዘንድ አይምሮ ልወቀው ልወቅለት ልወቅበት። ቅርቡን ወንድ ሲያውቀው አይመርኩከ አወቅሁህ አወቅሁልህ አወቅሁብህ፣ አእምረከ አውቅሃለሁ አውቅልሃለሁ አውቅብሃለሁ፣ አይምርከ አውቅህ ዘንድ አውቅልህ ዘንድ አውቅብህ ዘንድ አይምርከ ልወቅህ ልወቅልህ ልወቅብህ። ሩቆቹን ወንዶች ሲያውቃቸው አይመርክዎሙ አወቅኋቸው አወቅሁላቸው አወቅሁባቸው አእምሮሙ አውቃቸዋለሁ አውቅላቸዋለሁ አውቅባቸዋለሁ አይምሮሙ አውቃቸው ዘንድ አውቅላቸው ዘንድ አውቅባቸው ዘንድ አይምሮሙ ልወቃቸው ልወቅላቸው ልወቅባቸው። ቅርቦቹን ወንዶች ሲያውቋቸው ቅርቦቹን ወንዶች ሲያውቃቸው አይመርኩክሙ አወቅኋችሁ አወቅሁላችሁ አወቅሁባችሁ አእምረክሙ አውቃችኋለሁ አውቅላችኋለሁ አውቅባችኋለሁ አይምርክሙ አውቃችሁ ዘንድ አውቅላችሁ ዘንድ አውቅባችሁ ዘንድ አይምርክሙ ልወቃችሁ ልወቅላችሁ ልወቅባችሁ። ሩቂቱን ሴት ሲያውቋት አይመርክዋ ሩቂቱን ሴት ሲያውቃት አይመርክዋ አወቅኋት አወቅሁላት አወቅሁባት አእምራ አውቃታለሁ አውቅላታለሁ አውቅባታለሁ አእምራ አውቃት ዘንድ አውቅላት ዘንድ አውቅባት ዘንድ አእምራ ልወቃት ልወቅላት ልወቅባት። ቅርቢቱን ሴት ሲያውቃት አእመርኩኪ አወቅሁሽ አወቅሁሽ አወቅሁልሽ አወቅሁብሽ አእምረኪ አውቅሻለሁ አውቅልሻለሁ አውቅብሻለሁ አእምርኪ አውቅሽ ዘንድ አውቅልሽ ዘንድ አውቅብሽ ዘንድ አይምርኪ ልወቅሽ ልወቅልሽ ልወቅብሽ። ሩቆቹን ሴቶች ሲያውቃቸው አይመርክዎን አወቅኋቸው አወቅሁላቸው አወቅሁባቸው አእምሮን አውቃቸዋለሁ አውቅላቸዋለሁ አውቅባቸዋለሁ አይምሮን አውቃቸው ዘንድ አውቅላቸው ዘንድ አውቅባቸው ዘንድ አይምሮን ልወቃቸው ልወቅላቸው ልወቅባቸው። ቅርቦቹን ሴቶች ሲያውቃቸው አይመርኩክን አወቅኋችሁ አወቅሁላችሁ አወቅሁባችሁ አእምረክን አውቃችኋለሁ አውቅላችኋለሁ አውቅባችኋለሁ አእምርክን አውቃችሁ ዘንድ አውቅላችሁ ዘንድ አውቅባችሁ ዘንድ አእምርክን ልወቃችሁ ልወቅላችሁ ልወቅባችሁ። አስረኛ ንህነ የሚሉ ሩቁን ወንድ ሲያውቁት አእመርናሁ አወቅነው አወቅንለት አወቅንበት ነአምሮ አይመርናሁ ላይ አይመርናሁ አይመርኖ ይላል። አይመርናሁ ወይም አይመርኖ አወቅነው አወቅንለት አወቅንበት ነአምሮ እናውቀዋለን እናውቅለታለን እናውቅበታለን ናእምሮ እናውቀው ዘንድ እናውቅለት ዘንድ እናውቅበት ዘንድ ናእምሮ እንወቀው እንወቅለት እንወቅበት ቅርቡን ወንድ ሲያውቁት አእመርናከ አወቅንህ አወቅንልህ አወቅንብህ ነአምረከ እናውቀሃለን እናውቅልሃለን እናውቅብሃለን ናእምርከ እናውቅህ ዘንድ እናውቅልህ ዘንድ እናውቅብህ ዘንድ ናእምርከ እንወቅህ እንወቅልህ እንወቅብህ። ሩቆቹን ወንዶች ሲያውቋቸው አእመርና ሆሙ ወይም አእመርኖሙ አወቅናቸው አወቅንላቸው አወቅንባቸው ነአምሮሙ እናውቃቸዋለን እናውቅላቸዋለን እናውቅባቸዋለን ናእምሮሙ እናውቃቸው ዘንድ እናውቅላቸው ዘንድ እናውቅባቸው ዘንድ ናእምሮሙ እንወቃቸው እንወቃቸው እንወቅላቸው እንወቅባቸው። ቅርቦቹን ወንዶች ሲያውቋቸው አእመርና ክሙ አእመርና ክሙ አወቅናችሁ አወቅንላችሁ አወቅንባችሁ ናአምረ ክሙ እናውቃችኋለን እናውቅላችኋለን እናውቅባችኋለን ናእምር ክሙ እናውቃችሁ ዘንድ እናውቅላችሁ ዘንድ እናውቅባችሁ ዘንድ ናእምር ክሙ እንወቃችሁ እንወቅላችሁ እንወቅባችሁ ሩቂቱን ሴት ሲያውቋት አእመርናሃ አወቅናት አወቅንላት አወቅንባት ናአምራ እናውቃታለን እናውቅላታለን እናውቅባታለን ናእምራ እናውቃት ዘንድ እናውቅላት ዘንድ እናውቅባት ዘንድ ናእምራ እንወቃት እንወቅላት እንወቅባት። ቅርቢቱን ሴት ሲያውቋት አእመርናኪ አወቅንሽ አወቅንልሽ አወቅንብሽ ናአምረኪ እናውቅሻለን እናውቅልሻለን እናውቅብሻለን ናእምርኪ እናውቅሽ ዘንድ እናውቅልሽ ዘንድ እናውቅብሽ ዘንድ ናእምርኪ እንወቅሽ እንወቅልሽ እንወቅብሽ። ሩቆቹን ሴቶች ሲያውቋቸው አይመርናሆን ወይም አይመርኖን አወቅናቸው አወቅንላቸው አወቅንባቸው ናአምሮን እናውቃቸዋለን እናውቅላቸዋለን እናውቅባቸዋለን ናእምሮን እናውቃቸው ዘንድ እናውቅላቸው ዘንድ እናውቅባቸው ዘንድ ናእምሮን እንወቃቸው እንወቅላቸው እንወቅባቸው። ቅርቦቹን ሴቶች ሲያውቋቸው አእመርናክን አወቅናችሁ አወቅንላችሁ አወቅንባችሁ ናአምረክን እናውቃችኋለን እናውቅላችኋለን እናውቅባችኋለን ናእምርክን እናውቃችሁ ዘንድ እናውቅላችሁ ዘንድ እናውቅባችሁ ዘንድ ናእምርክን እንወቃችሁ እንወቅላችሁ እንወቅባችሁ። ከመጀመሪያ ጀምሮ እስከዚህ ድረስ በሰማንያ ሰራዊት ይዘረዘራል። አርእስት በርባ ቅምር ስም እንዳይዋረሱ ንዑስ አንቀጽ የተባሉ በርባ አካሄድ በርባ ቅምር ስምንተኛ ክፍል እይ አእምሮ አእምሮት ማወቅ አእምሮቱ ማወቁ አእምሮትከ ማወቅህ አእምሮቶሙ ማወቃቸው አእምሮትክሙ ማወቃችሁ አእምሮታ ማወቋ አእምሮትኪ ማወቅሽ አእምሮቶን ማወቃቸው አእምሮትክን ማወቃችሁ አእምሮትየ ማወቄ አእምሮትነ ማወቃችን ቦዝ አእሚሮ አውቆ አእሚረከ አውቀህ አእሚሮሙ አውቀው አእሚረክሙ አውቃችሁ አእሚራ አውቃ አእሚረኪ አውቀሽ አእሚሮን አውቀው አእሚረክን አውቃችሁ አእሚርየ አውቄ አእሚረነ አውቀን ቅጽል አእማሪ ያወቀ የሚያውቅ ያወቅህ የምታውቅ ያወቅሁ የማውቅ በቅጽል አረባብ ላይ እንግዲህ ቅጽል አእማሪ ባለው ብቻ ያወቀ የሚያውቅ ያወቅህ የምታውቅ ያወቅሁ የማውቅ አእማሪያን ያወቁ የሚያውቁ ያወቃችሁ የምታውቁ ያወቀች የምታውቅ አእማሪት ያወቅሽ የምታውቂ የብዙ ሴቶች አእማርያት ያወቁ የሚያውቁ ያወቃችሁ የምታውቁ። ሳድስ ቅጽል እሙር የታወቀ የሚታወቅ የታወቅህ የምትታወቅ የታወቅሁ የምታወቅ እሙራን የታወቁ የሚታወቁ የታወቃችሁ የምትታወቁ የታወቅነ የምንታወቅ እምርት የታወቀች የምትታወቅ የታወቅሽ የምትታወቂ የብዙ ሴቶች እሙራት የታወቁ የሚታወቁ የታወቃችሁ የምትታወቁ። መስም ቅጽል ምዕማር ምዕማር ማወቂያ ማሳወቂያ ምስትዕማር መተዋወቂያ ሳቢዘር እምረት ማወቅ አንቀጽን ሁሉ እንዲህ እያልክ አርባ በርባ ቅምር ሀያ ሰባተኛ ክፍል እንዳሳየነ ቀ ከገ በአንቀጽ መጨረሻ ፊደል ሲሆኑ በቅርብ በቅርብ ሁሉ በንባብ እየጠበቁ ቀለሙጠው ያስቀራሉ። ይህም እንዲህ ነው። ሰረቀ ወጣ የሩቅ ወንድ፣ ሰረቀ ወጣ የቅርብ ወንድ የቅርብ ወንድ ቀን ቀን አጥብቅ ሰረቅከ አይልም። ያው ሰረቀ ይላል እንጂ ሰረቅከ አይልም። ሰበከ አስተማረ የሩቅ ወንድ ሰበከ አስተማርክ የቅርብ ወንድ ከን አጥብቅ። ስለዚህ ሰበክከ አይልም። ሀደገ ተወ ጣለ የሩቅ ወንድ ሀደገ ተውክ ጣልክ የቅርብ ወንድ ገን አጥብቅ ሀደግከ አይልም። ከዚህ የተረፈን በርባ ቅምር 26ኛ ክፍል እይ ተፈጸመ የአእምረ ጓዝ እርባ